Hello? Hello?
ሄሎ አስመለስም
withdraw ነው አይደል አባቴ?
አ
እኮ አንዴ manual እየሰሩ ነው። እሺ ትንሽ ጠብቁን፣ ሰ- transaction ስለበዛብን ነው። እሺ አይ በእናትህ ጠብቀን ጠብቀን አዎ፣ ጠብቀን በጣም ብዙ transaction ነው ያለው። በጣም ይቅርታ።
እናም በቃ የ- የ- መስ- system ኡ ላይ ነው አዎ፣ system ላይ pending pending እያሳየን ስለሆነ እም፣ በጣም ስለበዛ ነው። sorry፣
እሺ ትንሽ ጠብቀን በጣም ይቅርታ። እሺ
እም።